ጤና ይስጥልኝ። ቤት ቤት ቤት ነው የምንረዳው።
ሰላም ሰላም።
ድሮ ብዬ ስልክ እንጋሪ
እሺ፣ አንዴ ጠብቀኝ። ሄሎ፣ ሰላም ጤና ይስጥልኝ። ቤት ቤት ድሮ ብዬ እንጋለኝ
እሺ። ስንት ብር ነበረ? ስንት ብር ነበር?
አንድ ሺህ ብር እም? ስንት አልከኝ?
አንድ ሺህ ብር እሺ ቤት ቤት ቁጥሬ ነው ይሄ ነው ቁጥርክ?
ይሄ ነው ቤት ቁጥር ይሄ ነው ይሄ ነው አዎ እሺ ቼክ ላድርግልሽ ጠብቀኝ ዛሬ ነው ያደረግኩ አይደል ቴሌብር ቁጥር 0912490018 ነው አዎ
እሺ አሁን ገብቶላል እሺ check አድርገው እሺ እሺ እሺ እናመሰግናለን መልካም ምሽት እሺ አመሰግናለሁ